ሄሎ ሄሎ፣ ጤና ይስጥልኝ።
አቤት ጤና ይስጥልኝ።
ችብችብን የደወሉት ምን ለዛው?
እሺ አይ የደወልኩ ነበር ወደ እናና እሺ፣ ሲጋባ ብዙ ብዬ ነው። እሺ እ፣ ትላንትና የሚመጣ እቃ ነበረኝና አልመጣም።
በስልክ ቁጥር ነው order ያደረጉት?
አይ በ application ነው እና ግፋ ባለፍ እቃ ደርሷታል። ሌላ እሺ፣ ሰው ቤት ያደረገው ማለት ነው እና ኦኬ።
ምናልባት አስቶ እሷ ጋራ ሄዶ ከሆነ ተብለን ተደዋወልን ሁለታት እኔ ጋር አልመጣም አለችኝ። እኔ ያው ለብቻው በምንድን ነው በሎኪን በቻርጅ ስለሆነ ኦርደር ያደረኩትኝ ኦኬ ለብቻው ነበር የሚመጣው እና ምናልባት ሄዶ ከሆነ ብዬ ቼክ ሳደርግ አልመጣም አለችኝ። ግን ቀኑ አ- ደግሞ መምጣት የነበረበት በአስራ ስድስት ነበር።
ኤልሳቤት ላይ ነው ድንች ነው
እ፣ ካሮት ነው።
ካሮት አዎ መቶ ሀምሳ ብር ከፍለዋል የ delivery hello መቶ ሀምሳ ሳይሆን ዘጠና ሰባት ብር
እሺ location ያ- የት ነበር እሱ?
ቸርችል።
ቸርችል አዎ እ፣ እሷም አልተረከበችም order
really አምጥታ እኔ ጋር አለችኝ ትናንትና።
OK ትናንትና
አዎ ትናንትና ተደዋውለን መጥቷ እኔ ጋር አለችኝ።
እሺ እስቲ check ላርጋቸው መልሼ ልደውልሎት ደስ ይለኛል። ማክላ ነው የምትባለው፣ የእሷ group ነው።
ዜሮ ዘጠኝ ስልሳ ስምንት ሀምሳ ሁለት ስልሳ ስልሳ አዎ